ጤና ይስጥልኝ። አርፌ ሳምሬስ ነኝ።
አብረሽልኝ ነበር ሲወጣ ጤና ይስጥልኝ።
እንትን ነበረ በ- በአሪፍ ብር አውጥቼ
እሺ የቱ እንደገባ በቃ አላየም።
ከዚህ በፊት አመልክቶ ነበር ደንበኛችን።
አይ አልተመለከተም። ቁጥሩ ዛሬ?
ልል እንግዲህ አይ ትናንት ማታ ነው እኮ
ትላንት ማታ ነበር ዲፖዚት ያደረጉት withdraw አረኩ።
withdraw ነው ያደረጉት።
አ
ከየት ነበር withdraw ያደረጉት?
ከእንትን ከቱዊክ ስፖርት
ምን ያህል ብር ነበር ደንበኛችን?
ስምንት መቶ ሰባ
ምን አሉኝ?
ወደ ሰባት መቶ ሰማንያ
ሰባት መቶ ሰማንያ ትላንትና አይደለ?
አ ያ
ምን አሉኝ?
ቁጥሩ ልንገርልህ
ዛሬ ነው ያሉኝ። ትላንትና
ዛሬ ጠዋት ወደ ጠዋት
ሊነጋ ስል ነበር።
ዛሬ ጠዋት አዎ
ሊነጋ ስል ማር- ቤት ወይ አርግ ቤት ወላ ዛሬ ነው እኮ ስድስት ሰዓት በኋላ ማር እንጠያየቅ ጠማ።
እሺ ደንበኛችን የቴሌ ብር ሙሉ ስሞትን ይንገሩኝ።
ዜሮ ዘጠኝ አስራ ዘጠኝ
እሺ ዜሮ ዘጠኝ አስራ ዘጠኝ ሀያ አምስት ሀያ ዜሮ ዘጠኝ ሀያ አምስት ሀያ ዜሮ ዘጠኝ ዜሮ ዘጠኝ የቴሌ ብር ሙሉ ስሞትን ይንገሩኝ ደንበኛችን።
በሺር አብደል አብዲ
በሽር አብዲ በሽር አብዲ ነው ያሉኝ።
እ? በሺር አብደል አብዲ በሶማለኛ ነው እኮ።
እሺ ደንበኛችን ሰባት መቶ ሰማንያ ብር ከኪስ አዎ።
withdraw ማድረጎትን ያሳዩታል አይደል?
እሺ
ያሳዩታል አይደል?
አዎ ያሳያለኛ እሱን screenshot ያነሱትና በሚሰጠው ስልክ ቁጥር ቴሌግራም ላይ ልኩልናል።
እሺ ንገረኝ
ዜሮ ዘጠኝ ዘጠና ሁለት
እሺ እሺ።
የያዙት?
አለ መጨረሻ አምሳ አምስት አይደለ አዎ አዎ አሎት።
አለ እሺ ከሙሉ ስሞት ጋር አድርገው screenshot ኡን ይላኩልኝ። አሁን እሺ እሺ ደንበኛችን ሌላ ምረዳውት ነገር ይኖራል?
አይ አይ እቺ ብቻ ነው እሺ ደንበኛችን ስለደወልን እናመሰግናለን።